ሄሎ ሄሎ ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ዘጠኝ ሰማንያ አምስት አጫቱ እናንትን መረጃ ስጥ።
እሺ ዘጠኝ ሰማንያ አምስት ጌም ነው፣ ቴሌቪዥን ጌም ነው።
እም፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
ምሳሌ አሁን በሁለት ብር ስድስት coin ነው ምናምን የሚል አዎ coin ትገዛና ጥያቄና መልስ ትመልሳለህ።
እም፣
ከዛ የ- የእድል ጨዋታ ደግሞ በትኬት ነው የምትጫወተው።
በጤ- በጥያቄና መልስ ማለት ጥያቄ ምናምን ዜመስ
እኮ በትኬት ትኬት እ፣ coin ትገዛና በ coin ትመልሳለህ።
በ coin ነው ማለት ነው።